ሄሎ
ሄሎ ሄሎ
ወይ?
እ ቃል ኪዳን ነበር ያልሽኝ?
አዎ ይህ ቃል ኪዳን እኮ ምንም እንትን አልተዘጋም እኮ።
ደቻቱ አ አልተዘጋም፣ አየህ ነው ደቻቱ አይደለ?
አዎ እኮ ያው እንዲህ ብሎ enabled ነው እኮ። ምን እያለሽ ነው?
እምቢ አለ ማለት X ቀይ ምልክት አምጥቶ ነው።
እስቲ check እርግጠኛ የቃል ኪዳንን ነው?
አዎ እስቲ check አርጊውና ወይ ደውዪልን እኮ። አየህ ነው እኮ ምንም የለም።
እስኪ ቆይ
እስቲ እዩና በቃ ደውዪልን።
እሺ።
እሺ